አዎ አሁን ሰማህ?
አሁን ይሰማኛል። ነው
የሰማኸኝ ነው?
አዎ የሰማሁሽ ነው።
ከፈሪ ያለው ማለት ቸርች ጋር ነኝ ቢል ጋር ነው ይምጣልኝ እያለ ነው።
ዮሐንስ ቤታን ጋር አዎ ዮሐንስ church ጋር ወደ ቤላ ይምጣልኝ እያለ ነው።
ሄሎ ሌላው ሰምተኸኛል አይደለ?
ማን ፍቅር ነሽ? አ አዎ ፍቅር ነኝ ቶማስ።
ተተበሉ እኮ መጀመሪያም ራሱ እኮ ፈረንሳይ ጋር ደርሽ ልደር እየሄድኩ እያለ ማለት ነው ወደ ዮሐንስ ቤተክርስቲያን አለ ተመልሼ ወደ ዮሐንስ ቤተክርስቲያን እየሄድኩ እያለ እኮ ነው ደውሎ ይቅርብኝ አለው።
አዎ ግን አሁን አናግረነዋል። ደውልለት እሺ። እዛ ጋር ይምጣልኝ እያለ ነው።
እሺ